መንግስት ነው ወዴት ነው የምንረዳው?
ወይኔ ስልክህ ምንድን ነው አይሰማም። ሄሎ እሺ፣ አደርገዋለሁ። ሰላም ነው?
ሰላም ነው
አይነ ከስተመር ሞቶ ነው ስጥ እና እ ልቼ ፔንዲንግ ላይ ነው አካውንቴ ላይ አልገባም አለኝ። ትኬት በልቶ ነው ኦንላይን ላይ ቆርጦ እሺ፣ ካሻር ኮዱን ንገሪኝ።
ካሰር ኮዱ ትኬት ኦንላይን ላይ ነው የቆረጠው አለ ካሰር ኮድ ሄሎ ትኬት አይዲውን ቴሌግራም ላይ ይላክልን። እሺ